ሄሎ
ጤና ይስጥልን።
ጤና ይስጥልን። ሰላም ነው?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። የሆነ ሩፍ አሁን TikTok ላይ አይቼ ነበር።
ሁለት ሺህ አስራ ስድስቱን ነው።
አዎ
እሺ
እ ስንት ነው ብሩ?
ስምንት መቶ ከባንክ ዕዳ አለበት እ- በእጅ ሴት ንግድ ባንክ እሺ ቦታውን የት ነው የማገኘው?
ፓስተር
እ
ፓስተር
እሺ እሺ በቃ ነገ በአካል እመጣለሁ።
ነገ ሳይሆን እነ- ከነገ ወዲያ
እሺ እሺ